ጤና ይስጥልኝ አሪፍዬ።
አብሮ ይስጥልኝ እናት እንትን ነበረ በአሪፌ መቶ አርባ አምስት ብር transfer አድርጌዎት ወደ ሁሉ ስፖርት እሺ አ- እንትን ላይ ግን የለም ሳንቲሙ የለም አልገባም ነው የሚለኝ።
እሺ ከዛ ቴሌብር ደውዬ ሳነግራቸው ይህን ቁጥር ሰጡኝና ወደ እናንተ ደወልኩኝ። ከዛ ከእናንተ ደግሞ አንድ እህቴ ያላወኳትም ዘጠና ሁለት ቤት ሀምሳ አምስት ስልክ ላይ በቴሌግራም የት- ያልከውን text ኡንና እንትኑ ላክልን ብለኝ ልኬው ነበረ እና ምንም ዝም ነው። አሁንም check ታደርገው ገብቼ ምንም የለም ዜሮ ነው የሚያሳየው።
እሺ ደንበኛችንን ለባለሙያዎች ተላልፎላቸዋል።
አ- መስተካከል ትንሽ ጊዜ ስለሚወስድ ነው። በ text ይገባል።
እሺ፣ እሺ፣ አመሰግናለሁ።
እሺ ደንበኛችን መልካም ቀን ይሁንላችሁ።
እሺ።